ሄሎ ሰላም ጤና ይስጥልን።
እሺ ሰላም ነው እናት እግዚአብሔር ይመስገን።
አለሁ አለሁ የድሬዳዋ ለመቁረጥ ነበረ ቅዳሜ
እሺ የመግቢያ ዋጋውን ልንገርህ። VIP ከሆነ አምስት መቶ መደበኛ ሶስት መቶ ነው። ተማሪ ከሆናችሁ ሁለት መቶ ብር ነው። ልመዝግበህ ቦታ ሊያዝ
okay አካ- አስራ አንድ ሰዓት ጀምሮ ነው የሚ- አ- አንድ ተኩል ነው አይደለ እንትኑ አዎ
እሺ ስለዚህ አሁን እኔ ያለኝ እርግጠኛ ነኝ ሌሎች አንድ ሶስት ሰዎችም ነበሩ እነሱን ጠይቄ መልሼ ልደውል ወይስ ቦታ ይቻላል ይቻላል። አባ አዎ መ- ወይስ መልሼ ልደውል አንቺ ጋር እኮ ደውል፣ ችግር የለውም። እሺ አይ፣ እሺ እና እሺ መልካም አይ።